ሄሎ
hello፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ሄሎ፣
ሄሎ ሄሎ፣ ይሰማል?
ኢትዮ መቶ ሰላሳ ነበር የሚደውለው እሺ፣ አይሰማም?
ይሰማል፣ ይሰማል።
ከኢትዮ መቶ ሰላሳ ነበር።
እሺ፣ እሺ፣ እንዴት ነው? ሄሎ፣ መልእክት አልባሎት
አቤት፣ ይሰማል።
እሺ፣ መልእክት ይሰማል።
አልባሎት
text ምን?
እሺ፣ ስ- ቁ- ስልክ ቁጥሩ ዜሮ አንድ ዘጠና አራት ሰላሳ ሁለት አርባ ሁለት አለ።
ዜሮ ዘጠኝ ዜሮ አንድ ዘጠና አራት ሰላሳ ሁለት አርባ ዘጠና አራት
ሰላሳ ሁለት አርባ እሺ፣ ሁለት የኢትዮ መቶ ሰላሳ ዕለታዊ አሸናፊ
እ?
የኢትዮ መቶ ሰላሳ አሽ- ዕለታዊ አሸናፊ አይሰማም ድምጼ?
ይሰማል፣ ይሰማል።